hello ሰላም ጤና ይስጥልኝ። እመቤት information ፈልጌ ነበረ።
እሺ የምን information?
እ እንትን ዝግጅት ማለት እ እሸቱ standup comedy ለ standup comedy አለ standup comedy የት እ ነው?
ቅዳሜ አለ ቅዳሜ ሚያዝያ አስራ ሁለት ድሬዳዋ አዎ፣ ድሬዳዋ አዲስ አበባ አዳራሽ ድሬዳዋ
አዲስ አበባ የለውም እስከ እሑድ ሰኞ እሑድ ማለት አዲስ አበባ የለም በአሁኑ ኦ፣ በቅርቡ የሚባለው ቅርቡ የትኛው ቀን ነው? ከዚህ በኋላ
እ ካለ አዲስ አበባ።
እናሳውቃለን ቀጣይ ሲኖር አዲስ አበባ እናሳውቃለን ማስታወቂያችን ይከታተሉ አ፣ እሺ ድሬዳዋ እንደሆነ አውቄያለሁ። ቅዳሜ ምናልባት ነገ ወይ በማለት እ ካለ ብዬ ነው።
አይ የለም በመሀል የለም ቀጣይ ነው ሲኖር እናሳውቃለን ማስታወቂያዎቻችን እሺ ላይ እናመሰግናለን።
እሺ አመሰግናለሁ መልካም ምሽት ይሁንልዎት አሜን እርሱ